ચલો હાલો હાલો እየሰማሽ ነው?
ሁሉ ስፖርት ምን ልርዳዎት አልኩት።
አዎ አዎ፣ ሁሉ እንትን ነው። እዛ ልጠይቅሽ ፈልጌ ነበር።
እሺ ካርድ እየቆረጡ እዛ ታሪፍ አዲስ አበባ ተመላሽ የለም ምናምን ይላሉ። አዎ
እሺ
እ ተመላሽ የለም መቶ ሁለት መቶ ያህል ተመላሽ ግን የለም ምናምን ይላሉ። ምን ልጠይቅሽ ብዬ ነው።
እሺ መ- መቼ ቆርጠው ነው?
ትናንትና ሁል ጊዜ ነው የምቆርጠው ሞቶ በሁለት ሞቶ በቀን በቀን ግን እንደዛ ሲመጣ ተመላሽ ግን የለም ይላሉ።
cashback ብሎ እየመጣ
እ?
cashback ብሎ እየመጣ ምንስም ይላሉ።
አዎ የለም በቃ ምናምን የለም።
እሺ check እናደርግለን።
ወይ ልልክልሽ እንትን ቁጥሩ ኩፖኑ ነው?
ልልክልሽ። እ?
ኩፖኑን ነው?
አዎ ቁጥሩ ነው።
እሺ እስኪ
ወይ ስልክሽ ንገሪና እንትን ልልክልሽ።
አ፣ ስልክህን እንኳን መናገር አልችልም።
እሺ ወይ
ችግር ወይ የለውም።
ልንገርሽ።
በስ- በስልኮት ወይ እንደውልሎታለን።
እ?
በስልኮት እንደውልሎታለን። check እናደርገው ነው።
በቃ እሺ እንትን ወይ ሞባይል እንትን መጠቀም ፈልጌ ነበር። ምን ነው የማደርገው? በዛው ይሻላል።
እሺ ሁሉ ስፖርት dot com ላይ ይሁን።
እ? እ?
ሁሉ ስፖርት dot com dot com እሺ ገብቼ ሁሉ ስፖርት dot com እሺ እ ከዛ እዛ ላይ ይግቡና website ኣችን ይመጣለታል ይመዝገቡ የሚል አለ።
አ፣ account ምናምን እንትን ይመዘገባል account ምናምን ነው ወይ?
አይደል? ስልክ ቁጥሮ
አ ስሞትን password አስገብተው ይግቡ።
በዛ ብቻ ነው።
አዎ እዛ ጋ ከመዘገቡ በኋላ ይግቡ ላይ ይገባሉ። ከዛ deposit አድርገው መጫወት ይችላሉ።
በቃ ያኛው ግን check አድርግልኝ ልልክልሽ ብዙ ስላለኝ እንደዛ እንደዚህ ስለሚሉ እሺ ቀጣይ ነው የምቆርጠው ሶስት መቶ አራት መቶ በቀን ግን እንትን ይላሉ። እሺ እሺ እሺ